ትንሽ
ጤና ይስጥልን ቤት ቤት እግዚአብሔር ይስጥልን። በአምስት ሺህ ብር ወራ ቴሌብር ልኬ approval ያስፈልጋል ብሎ ነበር።
እሺ በዚህ ቁጥር ነው አዎ በዚህ ቁጥር ነው ውዴ።
እሺ check ላድርግልህ አንዴ መስመር ላይ ጠብቀኝ እሺ እሺ ብስጋግ xagana laga qaatay
ወደ ቴሌብር ነው ሲቢ አዎ ቴሌብር ነው
አስራ አምስት ሰባ ሶስት አስራ አምስት ሰባ ሶስት ሰባ ዘጠና አንድ
እሺ አሁን ሁለቱም ገብቷል። check ማድረግ ትችላለች።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ